አውቀዋለሁ ብያለሁ እኮ
hello hello hello hello፣ አቤት እንደምን አደራችሁ?
እግዚአብሔር ይመስገን።
ከሐዋሳ ኤክስፕረስ ነው የምደውለው።
አቤት ከሐዋሳ እ፣ ከኛ ሻንጣ ልብስ መስጠት ነበር በደል አዎ
እ፣ መታችሁ ከደብረ ዘይት ልክ ነኝ አይደል?
አዎ ከሐዋሳ
ከሐዋሳ ነው ከደብረ ዘይት?
ከሐዋሳ ከሐዋሳ
ይቅርታ ተሳስቻለሁ። ምስል ቆይ አንዴ ተሳስተሽ እሺ።
ናት።